hello፣
አቤት።
ጤና ይስጥልኝ።
አብሮ ይስጥልን። እንዴት ናቸው?
እግዚአብሔር ይመስገን። ምን ልልሽ ደውል
እንትን እ፣ ብር እ፣ ስልክ ላይ ሳስቀምጥ ለን ነው እሺ፣
እና ዝም ብሎ በራ እንትን ይልብኛል። ምንድን ነው ችግሩ? አይቀመጥም። በቃ አላገኘውም።
እሺ። subscribe ስላረጉ ይሆናል የሚወስድ ቦታ። አንድ መስመር ላይ ጠብቁኝና
እሺ፣ ላቋርጥልዎት።
እሺ፣ እሺ።
እሺ